ምንድነው እምቢ ያለ connection?
እንደምታውቂው የዋይፋይ ጉዳይ ቢሮ ሲሆን እኮ አንዴ አይቋረጥም።
ችግር የለውም። እና እንደዛ ነው በቃ። የሰው ኃይሉ በጣም ከባድ ነው። በጣም ከባድ ነው። ስና ሰው ካለቀቀ ከባድ ነው። ከስሩ ያሉት እኮ እነዛ ባለፈ ያገኘሻት ሌሎችም በጣም ምርጥ ናቸው።
አይደለ ምን እናድርገው እንዲያው ነው የሚሉት እኮ
ሄደስ ነው ምንድነው? ስንት ሰራተኛ አለ? ስንት ሰራተኛ አለ?
አጠቃላይ ነው ወይስ በሱ ስር?
አይ አጠቃላይ
መቶ ሰማንያ አካባቢ አሁን ጥበቃ ጋር ጨምሮ
ስንት ሰማንያ
አካባቢ ነው ጥበቃን ጨምሮ
ሌላ አይነት ምን አይነት ሰው ነው? በእናትህ
ከባድ ነው። ደግሞ HR እንደዚህ ሲሆኑ አንድ ከሱ በፊት የነበረችን ሴት እኛ እንኳን ስንሄድ ትንሽ ጊዜ ነው እንጂ ለቃለች በኋላ። እንደዚህ ክፉ ናት አሉ፣ ግን እንደዚህ አትሆንም። ከዛ መጨረሻ ላይ ታማ ቁጭ
ምን ነው ተናደረች? በጣም ንዴት ነበረባት።
ምን ንዴት ብቻ ብቻ አዝኖባታል። ሰራተኛ ይመስለኛል።
እና ታመመች።
ታማ አሁን ላቀቀች። በቃ አልቻለችም።
እንዴ ያለው ሰው ከሷ አይማርም እንዴ ያለው ሁሉ እንትን ይለዋል።
ሰው እኮ ገባር ነው ግን እንዴ የሰው ኃይል ያለ ሰው አንደኛ ከባድ ነው በመጠኑ እሱ አሁን እሷ ከባድ ካልሆነ ከባድ ነው።
እሷ HR እያለች እሱ ቡድን መሪ ነበረ የሌላ ዘርፍ ማለት ነው።
እዛ እሱ ያዘው
አውቀው እኮ ነው ፈልገው ኃላፊዎችም ባህሪውን አጥንተው የሰራተኛ በደንብ አንቆ እንዲይዝላቸው መጀመሪያ ገና ውድድሩ ሳይመጣ ጀምሮ ቦታውን ነው የሰጡት።
ማርያምን አሉ
ይሰማል።
ይሰማ
አዎ
ያው ግን ሰራተኛም በጣም ነው በቃ አንዳንድ ጊዜ በቃ የሰሰጠው እኮ ከባድ ነው። እና እንደዛ መውጥ ነው። በጣም ሲብስ ያስጠላል።